አጉል ነው አጉል ነው አጉል ነው አጉል ነው።
አንደኛው በአንዱ ላይ መውጣቱ አልታይ ብሎት ነው ጉድለቱ። ራስን በራስ ላይ መቻል ነው፣ በሰው ራስ መመካት አጉል ነው።
አጉል ነው አጉል ነው አጉል ነው አጉል ነው።
በራስ መተማመን ጥሩ ነው፣ ምንጊዜም የራስ ሀብት የራስ ነው። ሰው በሰው መነሳት ካመነ ምንም ተስፋ የለው ባከነ።
አጉል ነው አጉል ነው አጉል ነው አጉል ነው።
ከራስ የሌለውን ከሌላ የሚመኝ ሞኝ ሰው ተላላ። በጣም ያሳዝናል ይገርማል፣ ሰው ሆኖ ሰው ሳይሆን ይቀራል።
አጉል ነው አጉል ነው አጉል ነው አጉል ነው።
እራሱን በራሱ ያላቀ የሰውነቱን ልክ ያወቀ እንዲህ ነው ሰው መሆን ካልቀረ እራሱን በራሱ ያኖረ
አጉል ነው አጉል ነው አጉል ነው አጉል ነው አጉል ነው አጉል ነው አጉል ነው